Hello Hello፣ ሰላም ነው አቶ በለጠ?
እግዚአብሔር ይመስገን።
ከ Flintstone Homes ነበር የምደውልላችሁ።
Okay okay።
አ፣ ትናንት እንዲያናግሮት አድርጌ እና አገኙ የሚፈልጉትን
አዎ አዎ፣ አግኝቼ አ፣
እንግዲህ ብሩን ሰብስቤ ስጨርስ እደውላለሁ ብዬ ተለያየው።
መጥተዋል ወይስ
አይ በስልክ በስልክ Okay፣ በስልክ ነው ያናገሩት?
አዎ
እሺ፣ መልካም መልካም።
በስልክ ነው እንግዲህ እንትን አድ ማለት ቢሮ የት ነው ያለ አለ ያልከኝ ቢሮ እዛው ልደታ አለ፣ ቦሌ አለ፣ ገርጂ አለ።
ሶስት ቦታ ማለት ነው።
አ፣ Okay፣ እሺ በቃ check ላድርግ።
ነገር ካለ ደውል። አይ ተነጋግረን ከልጅቷ ጋር በቃ ካወሩ መልካም አዎ እሺ ታንክ